ጤና ይስጥልኝ BGI ኢትዮጵያ ሮዳስ ነኝ ባኮ ምን ልርዳዎት draft machine ተበላሽቶብኝ ነው ከበስተጀርባ እሳት contact ፈጥሮብኝ ማለት እህ እሺ ደንበኛችን ልጅአ አይዲ ይነግሩኛል እሺ አርባ ዘጠኝ እሺ አርባ ዘጠኝ ሀምሳ ስምንት ሀምሳ ስምንት ስልሳ
ስልሳ አርባ አንድ አርባ አንድ ለኤሌክትሪክ የሆነ contact እሳት ፈጥሮብኝ ነው እሺ
እ ሶኬቱ
ከጀርባ የሆነ ማሽን ውስጥ ከውጭ በኩል ከበስተጀርባ ከመቅጃው ጀርባ ማለት ነው አ የሆነ እሳት ነገር ነበረ እና አሁን አይቀዳም እንደ እንደ በፊቱ አይቀዳም ነቅለውታል እ? አዎ አሁን ነቅለነዋል አዎ ነቅለነዋል እሺ ደንበኛችን አሁን የሰጡኝ BGI ID ግን እየመጣልኝ ስላልሆነ እ፣ የተመዘገበበትን ስልክ ይነግሩኛል
ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ አርባ
አርባ ዘጠና ሁለት ዘጠና ሁለት አስራ አራት
አስራ አራት እሺ እየፈለግኩሎት ነው ደንበኛችን መስመር ላይ ጠብቁኝ እሺ እሺ
One More Bar and Restaurant ነው አዎ እሺ እሺ እ፣ ለሌ- ለሌላ ጊዜ እንዲጠቅሞት BGI ID ዮቱን ልንገሮት እሺ ንገሪኝ እሺ ንገሪኝ